ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነኝ። እባኮ ምን ልርዳዎ?
እማ ትናንት አስመዝግበን ነበር፣ ማሽን ተበላሽቶብናል።
ያስመዘገቡበትን ስልክ ቁጥር ይነግሩኛል?
ይህ ቁጥር ነው ዜሮ ዘጠኝ
እሺ። አሁን ዜሮ በደ- ዜሮ።
ደወሉበት?
አዎ አሁን በደወልኩበት እሺ እሺ። መስመር ላይ ጠብቁኝ፣ ደንበኛችሁ እንፈልግልዎት። አዎ አስመዝግበው ነበረ። የድራፍት ማሽን ብልሽት አይደለ ደንበኛችን?
አዎ አዎ ነባ ግሮሰሪ ኖት?
አዎ
አዎ እ፣ ቅሬታውን ተመዝግቦ ወደሚመለከተው አካል ተመን ተላልፏል። ግን አሁን እኔ ደግሜ እ፣ እስካሁን እንዳልመጣሉትና እንዳልተሰራ አድርጌ መልሼ እልክልዎታለሁ። እሺ ሌላ ምረዶት ነገር አለ?
ምንም የለም እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከምሳም ድምጽ ባለ ያስቀምጡልኝ። መልካም ቀን።